ዮሐንስ አታርቂ ነይ ቀይሪው እሱን ፒሲ hello
አቤት
ሰላም ከችፕችፕ ነበር ምደውሎት OK።
ይቅርታ የዮሐንስ ስልክ ነው አይደል አዎ
እሺ ያልመጣለት ዳክት ነበረ
አዎ ቃሪያ ነበረ አልመጣም።
ቃሪያ አይደል ያልመጣለት
አዎ
እሺ ነገ ይምጣልዎት መቀበል ይችላሉ
እ፣ ይቻላል። አዎ ይቻላል። ዛሬ መምጣት የሚችል ቢሆን ዛሬ ቢመጣ አሪፍ ነው።
በቃ ካልሆነ ነገ እሺ።
ቢሆን ችግር የለውም።
አ ዛሬ እንኳን አይችሉም ኮየ ፈጪ ነው አይደለ
አዎ አዎ
በቃ ነገ ይመጣልዎታል
እሺ